ትግስት በትግስት ስለጠበቁ ናቸው። ሌላው እንትን ነበረ ቦታውን ተነግሮኝ ነበር። ዛሬ ቀጠሮ ነበረ፣ ጠፋብኝ text ኡ።
እሺ ጎተራ ፔፕሲ ጋር ፖሊስ ጣቢያ አለ።
ፖሊስ ጣቢያ ከፖሊስ ጣቢያ ወረድ እንዳሉ ይገኛል።
ወረድ ከፖሊስ ጣቢያ ወረድ እንዳለ ከፖሊስ ጣቢያ ወረድ እንዳሉ በስተቀኝ በኩል ነው የሚገኘው። ዘጠና ስድስት ሰባ አምስት የሚል የ- በሩ ላይ የተጻፋለ
ኦኬ። ምንድን ነው የድርጅት ስም? ዝም ብዬ ሰውን ብጠይቅ ጉዳዩን ጉዳዩ። እሺ እሺ እሺ okay።